የሞትን ወዳጅ ከቶ መቼ ያሞታል? ያለውን እያሉ ያሉትን ይሉታል። አጋርም አልሻ ይቅርታም አልጠይቅ ልቤም ልብ ይተካ ነፍሴም ነፍስ ይሰንቅ በልፍኜ ተወቀስኩ ታማው በእንግዳዬ መንገድ በመራሁት እና ባልኩት ዳዬ አትታዘቡብኝ አትገምቱት ቤቴ የት ነበርክ አትበሉት ተዉት ሰውነቴን ሁን እንዳለው ይሁን ይዋል የዋለበት እንኳን ወዳጅ ዘመድ እኔም